ጤና ይስጥልን ዋሽንግተን
ይቅርታ እንዴት ነሽ?
ሰላም
ዶክተር እሸቱን ማግኘት ይቻላል?
ዶክተር እሸቱ
ኢንተርኔት ስድስት ቁጥር
ይኖራሉ፣ ግማሽ ቀን ይኖራሉ።
ማግኘት ይቻላል? በስልክ
በስልክ ለማግኘት ነው።
በስልክ ለማግኘት ከትላንት ወዲያ መተን ነበርና
በስልክ ማውራት እኮ ይገባሉ። እስከ ስድስት ተኩል በአካል መታችሁ አናግሯቸዋል።
ስልክ አይቻልም። ስልክ ፈልገን ስለሆነ ከትላንት ወዲያ ገብተን ነበር እዛ እሳቸው ጋር።
እሺ
እዛ መድኃኒት ስትሆን ነበረ። ለዛ ነው ልንጠይቅ ፈለግነው ልንጠይቅናቸው ነገር ስለነበር
እሺ እስኪ የ reception ስልክ ልስጣችሁማ እነሱን ጠይቋቸው።
እሺ እስኪ ዜሮ ዘጠኝ ሰማንያ ስምንት
እሺ ንገሪኝ።
ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ
ሰማንያ ዘጠኝ ሰማንያ ዘጠኝ አዎ
እሺ ቴንክ ዩ እሺ